አለብኝ ዛሬ ነው ዛሬ ነው ዛሬ ነው ማምለክም ካለብኝ ዛሬ ነው ዛሬ ነው ዛሬ ነው ማመስገን ካለብኝ ዛሬ ነው ዛሬ ነው ዛሬ ነው መዘመር ካለብኝ አሁን ነው አሁን ነው አሁን ነው ማምለክም ካለብኝ አሁን ነው አሁን ነው አሁን ነው ማመስገን ካለብኝ አሁን ነው አሁን ነው አሁን ነው ያሳለፍኩትን በሙሉ በእሱ አልፍ ያለው የሚመጣውን አልፈራም እሱን አምናለው ትናንትና አልፏል አይመለስ ነገም አልመጣም ዛሬ ነው የኔ ልዩ ቀን ላምልከው በጣም ልዘምር በጣም ልዘምር በጣም ላምልከው በጣም ላምልከው በጣም ነገን አላውቀውም ምን እንደሚያመጣ ዛሬ ግን አምልኬው ድርሻዬ ልወጣ ላለፈው አልተክዝ ለነጋ ልጨነቅ በተሰጠኝ ዛሬ ኢየሱስ ሲመለክ ኢየሱስ ሲመለክ ኢየሱስ ሲመለክ ኢየሱስ ሲመለክ ኢየሱስ ሲመለክ ሞላልኝ ያልኩት ቢጎድል ጽዋው ቢደፋ በደፋው ጠላት ፊት ለፊት ራሴን አልደፋ ዙሪያ ገባዬን አላይም እዘምራለው ሞላ ጎደለ አልልም አመልከዋለው አመልከዋለው አመልከዋለው አመልከዋለው አመልከዋለው ታዛቢ አልፈልግም ቆሞ የሚያየኝ የሚያመልከው እንጂ የሚከባበረኝ አንደበት ይከፈት ይዘመት ይዘለል ከፍ ካሉት በላይ ኢየሱስ ከፍ ይበል ኢየሱስ ከፍ ይበል ኢየሱስ ከፍ ይበል ኢየሱስ ከፍ ይበል ኢየሱስ ከፍ ይበል መንገዴን ዘግቶ አታልፍም ሲል ነበረ ሰባሪው ጌታ ሰበረው ጠላት አፈረ ተማምኜበት ኢየሱስ ብዬ ስጣራ ባህር ተከፍሎ ከፊቴ ታምር ተሰራ ታምር ተሰራ ታምር ተሰራ ድንቅ ተሰራ ድንቅ ተሰራ ሲያደማኝ የኖረው ሰርክ እየቧጠጠ በእሳቱ ጉልበት ተበልቶ ቀለጠ ራሴን ዘይት ቀባኝ ሞገስ ሆነልኝ ጌታዬና አምላኬ ከፍ ይበልልኝ ከፍ ይበልልኝ ከፍ ይበልልኝ ከፍ ይበልልኝ ከፍ ይበልልኝ አልያዝም ከእንግዲህ ወጥመዱ ተሰብሯል አላጎነብስም ከሳሼ ተጥሏል ሰባሪ ሰብሮልኝ ከፊቴ አለፈ በኢየሱስ ኃይለኛው ተሸነፈ በአምላኬ ኃይለኛው ተሸነፈ ሲረግጠው ሲረግጠኝ ስጥለው ሲጥለኝ ከበ ከበታች ሳውለው ከበታች ሳውለው ብዙ ዘመን ኖሬ በትግል በጥረት ኢየሱስ ሰበረው የመውጊያውን ብረት ወጥመድ ተሰብሯል፣ ቀንበር ተጥሏል፣ የመርገም ዕዳ ሞትም ተሽሯል። የጨለማው ገዥ መንግስቱ ፈርሷል፣ መንገስ የሚገባ ኢየሱስ ነግሷል። በተራራው ላይ ኢየሱስ ነግሷል፣ በሸለቆው ላይ ኢየሱስ ነግሷል፣ በከፍታው ላይ ኢየሱስ ነግሷል፣ በዝቅታው ላይ ኢየሱስ ነግሷል።
ኢየሱስ በግሩ ተነገሰማ ብርሃን እንጂ የለም ጨለማ። እኔም በድፍረት እራመዳለሁ ኢየሱስ ልጅ ነኝ አሸንፊያለሁ።
በተራራው ላይ ኢየሱስ ነግሷል፣ በሸለቆው ላይ ኢየሱስ ነግሷል፣ በከፍታው ላይ ኢየሱስ ነግሷል፣ በዝቅታው ላይ ኢየሱስ ነግሷል።
ኢየሱስ በግሩ ጊዜያዊ አይደለም፣ የእሱ ተነገሰማ ንግሥና ብርሃን እንጂ ለዘላለም ነው፣ የለም ጨለማ።
በኃይል የጸና እኔም በድፍረት በዙፋን አይወርድ፣ እራመዳለሁ ጊዜውን ጨርሶ ኢየሱስ ልጅ ነኝ ይኖራል።
አሸንፊያለሁ።
በተራራው ላይ ኢየሱስ ነግሷል፣ በሸለቆው ላይ ኢየሱስ ነግሷል፣ በከፍታው ላይ ኢየሱስ ነግሷል፣ በዝቅታው ላይ ኢየሱስ ነግሷል።